ለእንትና ስጭልኝ ሁለት መቶ ብር ከባ ትበድራለህ የሚል ይገብታል። በምን አወቅሽ? ቡዜ እ መጣልሽ
ሄሎ ወይ ወይ መጣልሽ እንዴ መጣልሽ?
አመታል አልመጣም።
እውነት ልደ- እንደውል ልደውልለት
ትደውይለት? አይ ነገ ዛ- ነ- አመጣለሁ ብሏል። እስኪ ይስተማታለውና ካልሆነ እኔ እደውልለት።
አለ።
እንጨቃጨቆ ደግሞ ሌላ እንትን እንዳይል የቀን ሰራተኞች እነዚህ ኮንትራት እኮ የወሰዱ ሰዎች ጭር ናቸው።
እም፣ ብር እኮ ይዞ ነው የሄደው ትናንትና። ሽቦውን ገዝቶ መጥቶ ዛሬ ኮርኒሱን ሁሉ እመታለሁ ብሎ ነበር። ያንን ሙፋትን እንትን እንዳይገባው ድመት ምናምን እንዳይገባ ያለው እም። ምን አለሽ? ደላላ እ ደላላ አይቶ ሄደ።
አይ አይ በዛው በደጅ ነው የሄደው፣ በደጅ ነው የሄደው። አልገባም። መጣ ብሎ እኮ ነው ማቲ ገና ማርቆስ ከታች አይቶት ነው ና እም
አይ በቃ እ እሺ
እሺ እሺ ታዲያ